ልጅስ
አሁን ደውለህልኝ ነበር ብዩ driver ኡ መጥቶ pick አላደረገውም ብለኸኝ ነበር።
አዎ አዎ።
እርግጠኛ ነህ? ዘጠና አራት ዘጠና ስድስት ነው።
አይ በቃ check አደረኩት። text የሚል በቃ እሺ፣ የኛ ስህተት ነው፣ እኔ አስተካክለዋለሁ። እሺ እማዬ፣ እሺ አመሰግናለሁ።
እኔ ጋር ያለው ክሬዲት አውጪ ውዴ። ነገርካት ለ-
እሺ።
ለራሷ